Hello ወይ ስማኝማ ኤፍሪ እንተ የስፖርት አይደለማ virtual ነው የምከፍትልህ ይሄ
virtual ነው እሺ አዲስ ነዋ ገና አልተከፈተም virtual የመጀመሪያ ነው ያንተ ይሄ
አ- አ- መጀመሪያ ስፖርት ነው ያለልን አዎ አዎ አዎ እሺ እሺ አባቴ እሺ virtual አዲስ ነው እሺ ይኸው አዲስ በሳተላይት ነው የምታጫውተው እሱን እልክልሃለሁ እሺ
ጣጣ የለም እሺ አባቴ እሺ በቃ ይኸው አሁን ከፍትልሃለሁ አሁን እልክልሃለሁ እሺ እሺ መስመር ላይ ነኝ እሺ እያየሁ ነኝ በቃ እልክልሃለሁ ችግር የለም እሺ